ጤና ይስጥልን ቤት ቤት
አቤት ጤና ይስጥልን።
አለን አለን። ሰላም ነው።
ሰላም ነው። እንትኑ ላይ ብር አወጨ ነበረ ወደ ንግድ ባንክ withdraw አድርገ ብር
ወደ withdraw አድርገህ አ
እሺ፣ አልገባልህም።
አይ ም- ብር ላይ withdraw አድርገ ብር እኮ withdraw አድርገህ አልገባልህም ነው።
አ እዛም አልገባማ።
እሺ፣ በዚህ በደወልክበት ቁጥር ነው።
አይ አይደለም እህ?
ዜሮ ዘጠኝ ይሄ አይደለም እሺ፣ ንገረኝ።
ዜሮ ዘጠኝ እሺ፣
ሰባ ስድስት ዜሮ ዘጠኝ ሰባ ስድስት ስልሳ ስልሳ አስራ ስምንት እሺ፣
አርባ
መቼ ነው? ዛሬ ነው።
አዎ ዛሬ ነው።
ስንት ብር ነው?
ስምንት መቶ ብር
እሺ፣ processing ነው። ለቻፓ እናሳውቅልሃለን። እሺ፣ አባ processing ላይ ነው ያለው።
እስከ መቼ ይወጣል?
እስቲ አሁን እናሳውቃቸዋለን። እነሱ ሲመልሱልን እናሳውቃለን። እሺ፣ ይስተካከላል። ትንሽ ጠብቅ።
አ